ሄሎ
ሄሎ።
አቤት ሰማ
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን።
እንትን እንትን ለስራ ለስራ የሚሆን መኪና ፈልጌ ነበር ከባንክ ጋር ተገናኝቶ እሺ ምን አይነት መኪና ነው የፈለገው?
እ፣ እነኚህ እንትኖች ኤስፕሬሶ ወይ ደግሞ ሴለሪዮ አሉ
እነሱ የለኝም ያለኝ እ፣ ኮሮላ፣ ዲዛይር፣ አትራጅ
ከባንክ ጋር እ፣ አትራጅ እና በሁላው ይገናኛል እንዴ ከባንክ ጋር አዎ ሁለት ሺህ ሶስት ነው ይወጣላል። ስምንት መቶ ሺህ ብር ባንክ እያለው
okay ስንት ነው እኔ የምከፍለው
እህ
እኔ መክፈል ያለብኝ አሁን ስንት ነው
ሁለት ከአምስት ነው ስምንት ባንክ ሲመቻችልህ አንድ ከሰባት
okay አንድ ከሰባት አዎ
እሺ አትራጅ ውስጥ zero zero ነው ወይስ
ተለጠፈ ነው
እ፣ ሞዴል የተለጠፈ ነው ሀያ ስምንት ነው የሚባለው አንድ ሚሊዮን ባንክ አደርግልሃለሁ
ስለዚህ ቢሮዎቹ የት ነው
ፍላወር ፍላወር
አዎ
እዛው አካባቢ አደባባይ አደባባዩ አካባቢ ነው እዛው አይ እዛ ጋር ስትደርስ ደውልልኝ። ናዝራ ሆቴል አካባቢ ነው።
ናዝራ ሆቴል አካባቢ እሺ እደውላለሁ እሺ